ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምልወደው
የሆነ ብር ወደ እናንተ አስተላልፌ እሺ አልገ- አልገባልኝም።
ቴሌግራም ላይ ልከዋል አዎ ቴሌግራም ላይ ተልኳል። አዎ በዚህ ስልክ ሳይሆን ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ሰማንያ አንድ ሰማንያ አንድ ስልሳ ስድስት እሺ አርባ አንድ
reverse ተደርጎሎታል እኮ ብለኖታል
ግን አልደረሰማ።
አሁን ጧት ነው እንትን ያልነው refresh አድርጉትና የሁሉ እ።
ስፖርት wallet ኦት ላይ ነው የተመለሰው
እሺ እሺ thank you